ጤና ይስጥልኝ ቪኦኤ ኢትዮጵያ በሻዕር ወርልድ ነው ባኮ
ከዚህ ጊዜ ሁለት ጊዜ ደውዬ ነበር የሆነ ፍሬ ተዋላሽቶብን አሃ
እስካሁን ያመጣልን ነገር የለም። ቢራ ማቀዝ አጥተናል። ዝም ብለህ ውሃ ሙቋ ቢራ እየሸጠን ነው።
እሺ ደንበኛ እና- ስለዚህ አሁን በደወሉበት ስልክ ነበር ያስመዘገቡት።
አዎ ለሁለት ጊዜ ለሶስት ጊዜ ነው የደወልኩት። አዎ እሺ መስመር ላይ ጠብቁኝ። ላይፍ ባርና ሬስቶራንት ነው።
አዎ
እሺ ደንበኛችን እ፣ እዚህ ጋር እንደሚያሳየን ከሆነ ግን እ፣ የጥገና ባለሙያዎች ከሁለት ቀን በፊት መጥተውልዎት ነበረ።
ከዛሬ ሁለት ቀን
አዎ ከሁለት ቀን በፊት አልመጣልዎትም። እዚህ ጋር አልመጣም።
የሚያሳየኝ እንደዛ ነው።
አልመጣም።
እሺ ደንበኛችን እ፣ እስካ- ከአሁን በኋላ እ፣ የት አካባቢ ነው የሚገኙት? አብነት አደባባይ።
አብነት አዳጋ
እሺ ደንበኛችን እኔ አሁኑኑ ድጋሚ መዝግቤ ወደ ጥገና ባለሙያዎች አስተላልፍልዎታለሁኝ። እሺ ሌላ ምረዳዎት ነገር አለ?
ሌላም ነገር የለም።
እሺ ስለደወሉ እናመሰግናለን። አገልግሎት ላሉት ሀሳብና አስተያየት ከሚሰሙት ድምጽ በኋላ አስቀምጡልኝ። መልካም ቀን።
እሺ አመሰግናለሁ። እሺ።